ሰላም ጤና ይስጥልኝ።
ሰላም።
ሄላ
አቤት።
ጤና ይስጥልኝ።
አቤት። ስልም እንዴት ነው?
እግዚአብሔር ይመስገን።
አቶ ሽቱን ለማግኘት ፈልጌ ነበረ።
ለምን ጉዳይ ነው የፈለጉት?
ለግል ጉዳይ ነበረ። እንዴት ማግኘት ጉዳዩ ይንገሩና ሪፖርት አድርግሎት። ጉዳዩ ይንገሩኝና ሪፖርት አድርግሎታለሁ።
ምን ልንገሩት?
ለምን ጉዳይ እንደሆነ ማግኘት ፈለግሽው ማለት ነው?
ለግል ጉዳይ ነበረ። እሳቸውን ብቻ ነው ማግኘት ፈልጌ ነበረ።
የሆነ ኢሜል ይስጥሽ።
እሺ፣ በስልክ ልንገሮትና ይልኩልኛል።
አይ ልንገርሽ ያለሽ ሄላ ይሰማሻል? ሄላ ሄላ እሺ ልንገርሽ፣ hello
ይሰማኛል።
ስልክ ምናምን ማግኘት አልችልም። እናቴ ይቅርታ በጣም አሁን አይቻልም። ኢሜል ልስጥሽ ጉዳዩን መንገር ካልቻልሽ እም- ማለት privacy ነው እና ከዛ ደግሞ ስለምን ጉዳይ እንደሆነ ነግረሽ እኔ ሪፖርት ላደርግልሽ እችላለሁ።
እሺ በራሴ በግሌ ጉዳይ ነበር ለማናገር የፈለኩት። እሺ እ እሺ ልቀበል ይሄን ንገሪኝ እናቴ።
እሺ ኮሜዲያን እሸቱ hello እሺ
ኮሜዲያን እሸቱ at Gmail dot com
አይ
at Gmail dot com እሺ
በቃ በዚህ ኢሜል አድርጊለት የምትፈልጊው ነገር።
እሺ እሺ አመሰግናለሁ።
እሺ